ይስጥልን። ቤት ቤቴን የሚረዳው
withdraw confirm እንድታደርግልኝ በዚህ ስልክ ነው።
አይደለም ልንገርሽ፣ እሺ፣
አርባ አራት እሺ፣
ዜሮ ሶስት እህ፣
ዘጠና አራት እሺ።
አርባ አራት
ስንት ብር ነው?
አስር ሺ እና ሁለት ሺ እሺ፣ አንዴ ጠብቀኝ። ቴሌብር account ዘጠና አራት አርባ አርባ አራት ዜሮ ሶስት ዘጠና አራት አርባ አራት ሄሎ ሄሎ ልክ ነው። አርባ አራት ዜሮ ሶስት ዘጠና አራት አርባ አራት ሁላችንም confirm አድርጌልሃለሁ። ይጋ- ገብቶልሃል። check አድርግ።
እሺ አመሰግናለሁ ተደውል። እናመሰግናለን። መልካም ቀን።
መልካም ቀን